ሄሎ ሄሎ ወይዘሮ ፌቨን ወይዘሪት ይቅርታ እሺ
ጎተራ ኮንዶሚኒየም አካባቢ አለ ንግድ ባንክ ማለት ነው መረጃ ያላቸው
Okay እ ጎተራ ኮንዶሚኒየም ውስጥ ያለው ነው ወይስ ደግሞ ፔፕሲ ጋር ያለውን ነው ጎተራ ኮንዶሚኒየም ነው የሚለው የሚርቆት አይነት ነገር ከሆነ የሽያጭ ሰራተኞች እንዲደውሉት ላድርግ እነሱ አይሻልም እሺ ችግር የለውም እዛው- እዛው ባሉበት ለእርሶ ለ option ብዬ ነው ይህንን ያምጥጠውት አይደለ እሺ በጣም ነው የማመሰግነው እንዲደውሉት ላድርጋ ደስ ይለኛል እሺ
እሺ